አጥርህን እሳለማለሁ ለምዶብኝ። እኔ ደግሞ እንደምታውቀኝ ዱርዬ ነኝ፣ ጸሎት በቅጡ አላውቅም። ሞክራለሁ እኮ ግን ጸሎቴ ራሱ ያስቀኛል። እስከ ዘጠኝ ጾማለሁ ብዬ ገና ሲነጋ ጾሜን በኃጢአት እፈታለሁ። ከእብሪቴ የተነሳ በአንተ መተንፈሴን ረሳሁ። ከትዕቢቴ የተነሳ በአንተ መቆሜን ዘነጋሁ። አንተ ግን የምተነፍሰውን ከልክለህ ማን እንደሆን ካላሳየኸኝ እግር ነስተኸኝ በአንካሳነቴ ሰጪም ነሺም መሆንህን አላሳየኸኝም። የእኔ ጌታ ፍቅርህን በምን እንደማውቅ ታውቃለህ። እኔን ስለቻልከኝ አንተን ያህል አምላክ አላውቅ።
አብዝቼ ስርቅ አጥብቀ ቀረብከኝ የማፍቀር ጥጎ መውደድ አኖረ